Hello ጤና ይስጥልን ዶንኪቲ።
አቤት እንዴት ዋላችሁ?
እግዚአብሔር ይመስገን ሰላም ነው።
አለን። እንትን ልጄን ለማስመዝገብ ነበረ።
እሺ ይቻላል ይቻላል። ምዝገባ ስንት ላይ ነው ነን።
እናት?
ስሙን እ?
ስንት ነው?
ክፍያ ዛሬና ነገ እ፣ ልዩ ቅናሽ ላይ ነን ያለነው የሰላሳ አራት percent ቅናሽ ተደርጎ አስር ሺህ ብር ነው ሙሉ ክፍያ። ከየካቲት ሀያ አምስት በኋላ ደግሞ አስራ አምስት ሺህ ብር ነው ሙሉ የሶስት ወሩ ማለት ነው።
ዋጋ አስር ሺህ ብር የሶስት ወር ነው።
አዎ የሶስት ወር ነው።
እሺ አባትዬውን ላማክርና ልደውልልሽ።
ይቻላል። ምን ችግር የለውም።
እሺ እሺ የኔ መቤት እሺ እናመሰግናለን ስለተባለ